ሄሎ ሄሎ
ሄሎ
ይሰማል?
ሄሎ ይሰማል ይሰማል።
ሳህል ማይክሮ ፋይናንስ እባክዎት ምን ልርዳው?
አዎ አዎ አዎ ምን ልርዳት?
እ የሆነ የተሳሳትኩ ብር አለ።
እሺ
ስለዚህ ለማመልከት እፈልጋለሁ።
ስንት ብር ነው?
ሶስት ሺህ ብር ሶስት ሺህ ብር አዎ check አድርገው።
በኮሚሽን እንካፈል።
አዎ ኮሚሽን እከፍላለሁ።
በኮሚሽን በቃ አንድ አንድ ሺህ አንድ አንድ ሺህ ብር እንውሰድ።
አዎ ሶስት ሺህ በቃ ማለት ነው።
ለማንኛውም ሰርቷል። ይሄኛው ግን አንዱ ብቻ ነው የሚመጣው። አንዱ ጋር ብቻ ነው የሚመጣው።
እሺ እሺ እንዴት ይሻላል? ሌሎቹ ንገረው። ለልጁ ደውልለት።
ደውላል ደውላል ልጁ ልጁ ጋር ደውል።
ይሁኖሽ በይ ስለ ደወሉ እናመሰግናለን።